Hello ወይ ዘች ሰኒ፣ እንዴት ነህ?
እግዚአብሔር ይመስገን። እንዴት ነሽ?
አለ አላለቀም። እሺ አላለቀም ተ- አዎ መሰራት ተሰርቷል። ፊርማ ብቻ ነው የምንጠብቀው።
እኮ። እንዴት ነው? እስከ ነገ የሚያልቅ ነው ወይስ ይቆያል?
ወይ ነገማ ግማሽ ቀን ስለምንሰራ እንትን ላይ ነው።
እሺ ብቻ ገቢዎቹም አስብ።
አይመጡልንም።
አሁን አንድ የመጨረሻ ክፍያ ይቀረናል እና እሱን በእጅ በእጅ ቆረጥን ማለት በቃ ክፍያ አይሰጡንም። ለምን ይሄን ለመጨረሻ ጊዜ ብለው ነው የጻፉልን ገቢዎች።
ከማክሰኞው በኋላ የሚደወለላችሁ ይመስለኛል።
በቃ ከቻልክ እስከ ሰኞ እንዲደወል ሰኞ ወይ ከተፈረመልን ድንገት ከመጡ maybe ከመጡ።
ካልመጡ ደግሞ ማክሰኞ ነው የሚመጡ።
የሆነ ግፊት ያው አለ። ይሄ ከበዓል እንደዚህ በኋላ ከበዓል በኋላ ሊደወልል ይችላሉ ማለት ነው።
ማርያም ነው።
በእውነት በቃ እሺ፣ ደ- ንገሪኝ፣ ባይመጡም ንገሪኝና እንዳይቆርጡ አደርጋቸዋለሁ። ቢያንስ ደረሰኝ በቃ እንዳይቆርጡ እሺ። ያልቅላል እሺ፣ ትንሽ ጠብቁ።
እሺ።
እሺ በይ።
በቃ የሲም ነው ምናምን ደግሞ የስምንት መቶ ብር ነው የሆነ ብር ያለው እኛ አለ አዎ አዎ አ- እኔ የምልሽ እንትን ተደርጎ መቆረጥ ይችላል እንዴ? ደረሰኝ ምናምን ከፍ አድርጎ የሚቆርጥ ታውቂያለሽ? እዛው
እንዴት
እ፣ ከፍ አድርጎ ደረሰኝ የሚቆርጥ
አረ የለም እንደዛ